ይስጥልን
ጤና ይስጥልኝ።
አብሮ ይስጥልን። አርሴማ እባላለሁ። ምን ልርዳዎት?
እኔ ደግሞ የተሻ እባላለሁ።
እሺ።
ጉዳይ ነው አይደል? ጉዳይ አዎ፣ አዎ፣ አዎ። ጉዳይ ነው የደወሉት።
አዎ፣ እኔ እኔ ሁለት ነክቼ ነው እንትን ያልኩት ለ- ለእንትን ማለት ነው። እኔ ሙያተኛ ነኝ እኔ ማለት ነው።
እሺ፣ እና እና እኔም የምሰራው ምናልባት ኢንተርኔት ፌስቡክ ላይ ምናምንም አንዳንዴ ልታውቁ ይችላላችሁ። የቦይለር ስራ እና የቦይለር ስራ እም፣ የፓምፕ ስራ እና የውሃ ስራ እሺ፣ ኤሌክትሪክ ስራ ነው የምሰራው እኔ ማለት ነው።
እም፣ okay፣ እሺ። ስለዚህ ጥሪዎች ሲመጡ እንድናሳውቀው ነው።
እነዚህ ስራዎች ነው የምሰራው እና ቦይለር ላይ በተለይ ብዙ ሰው እንደውም ያቀኛል መሰለኝ ፌስቡክ ላይ
እ፣ ይሆናል። አዎ፣ እሺ። እ፣ አዎ። ስለዚህ የስራ ጥሪ ሲመጣ እንድናሳውቆት ነው አይደል የደወሉት?
አዎ ወንድናቸው ከእናንተ ጋር መስራት የምችልበት ነገር አለ። ሌላ ተጨማሪ መስራት ስለምፈልግ ምንድን ምን ምን ነው የሚጠግኑት? ቦይለር
ቦይለር ገጠማና ጥገና፣ የፓምፕ ገጠማና ጥገና፣ የውሃ ፓምፕ ማለት ነው።
እሺ